ጤና ይስጥልኝ አነስትልኝ ሞባይል ሴማ እኮ የምልወዳሁት
አዋይ እንትን ብር ልክ አካውንት ላይ ቆርጧል፣ ግን አልገባልኝም ነበረ።
እሺ ከየት ወዴት ነበር ያስተላለፉት?
ከሲቢ ብር ላይ ከሲቢ ብር ላይ ወደ ቶኤክስ ቢት ላይ ነበረ።
እሺ መቼ ነበር የሞከሩት?
ዛሬ
እሺ ምን ያህል ብር ነው?
አንድ ሺህ ብር።
እሺ ደንበኛችን ሲቢ ብር የሚጠቀሙበት ቁጥር አሁን የደወሉበት ነው?
አዎ
እሺ የተመዘገበበትን ስም ይንገሩኝ።
ኪያ ፈለቀ
ማን አለኝ?
ኪያ ፈለቀ ወልደ ጊዮርጊስ።
ኪያ ፈለቀ ወልደ ጊዮርጊስ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩ።
ልክ የለው ልክ ያለው ቴሌግራም ላይ ልክ ያለው መልስ ስላላገኘው ነው። ከዚህ በፊት እንደዛ እንትን ብሎ ስለነበረኝ contact ኡ ልክ የነበረ እሺ ማን በሚል ስም ነው ቴሌግራም ላይ ያሉት? እሺ ቴሌግራም የሚጠቀሙበት ቁጥር ወይ user name ኦትን ይንገሩ።
ራሱ አሁን የላኩልሽ በዛ ቁጥር ነው የምጠቀመው።
እሺ የእናንተ ቁጥር ይሄ አይደል?
ዜሮ ዘጠኝ ዘጠና ሁለት ብሎ በሚጀምር
ሀያ አንድ ሰላሳ ምና መጨረሻው ሀምሳ አምስት ዜሮ አንድ ሀምሳ አምስት መጨረሻ አዎ ልክ ነው፣ እንደዛ ነው የላኩት። screenshot ም ይታየናል፣ አሁን ደርሶናል። ስለዚህ ለባለሙያዎቹ እናስተላልፍ ለውስና እንዲሰራ ይደረጋል።
ምን አልሽኝ?
screenshot የላኩት ስለደረሰ ለባለሙያዎቹ እናስተላልፍልዎታለን።
ስለዛ እንጠብቅ። እስከ መቼ እንጠብቀው?
ያው እስከዚህ ሰዓት ማለት አንችልም፣ ግን አስተላ እኛ እናስተላልፍልዎትና ባለቀ ሰዓት እናሳውቀውታለን። እሺ ሌላ የምረዳዎት ነገር አለ?
የለም።
እሺ